ሄሎ Hello ጤና ይስጥልን።
እግዚአብሔር ይመስገን።
ከድሬዳዋ ነበር ቦታ ለመያዝ ለ stand-up comedy ው።
እሺ ይቻላል። VIP ከሆነ አምስት መቶ መደበኛ ሶስት መቶ ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው መግቢያ።
ተማሪ ሁለት ሰው
እሺ ስም ማን ልበል?
አና ሽፈራው
መታወቂያ አለሽ አና?
አዎ አለኝ ትምህርት ቤት
እሺ ስልክ ላይ ዜሮ ዘጠኝ
ሰባ ሰባት
ሰባ ሰባት ስልሳ ስምንት ስልሳ ስምንት
ሀምሳ ሁለት
ሀምሳ ሁለት ሰላሳ ሁለት
እሺ ለስንት ሰው ነው?
ለሁለት ሰው
እሺ አና መዝግቤሻለሁ። መታወቂያ ይዛችሁ እንድመጡ እሺ።
እሺ
እሺ እናመሰግናለን። መልካም ቀን።